ጤና ይስጥልን። ብዣ ኢትዮጵያ ቤቴሌም ነኝ። እባክዎ ምን ልርዳዎት?
የኔ ቤት አሁን ነግሬሽ ነበር። ኦክሲጅን ካስገጥመ ሳምንታችን አሁን ባዶ ሆነ።
እባክዎ ልጅ ብዮት ንገሩኝ።
ሲል ነበር ዜሮ ዜሮ ዜሮ ዜሮ
ስልሳ ሰባት ስልሳ ሰባት ሀያ ስምንት ሀያ ስምንት አርባ አንድ አርባ አንድ
ዘጠና ሰባት ዘጠና ሰባት እሺ፣ አንድ መስመር ላይ ቆዩኝ እያየሁልዎት ነው።
እሺ የኔና ቤት እሺ ምን አለሽ? አዎ ከደንበኞቼ ጋር ይቅርታ ደንበኛችን በዚህ ቲን ነበር በኢትዮትን ማግኘት አልቻልኩም። ምናልባት የቢጫ አይዲዮትን የሚያውቁት ከሆነ እስኪ ንገሩኝ፣ ወይም ቤቱ የተመዘገበበትን ስልክ ቁጥር የባለቤት ስልክ።
የባለቤት ስልክ አዎ
አንዱ ዜሮ ዘጠኝ አስራ አንድ የኔ ዘጠና አንድ ሀምሳ ሁለት ስልሳ አስራ አንድ ዘጠና አንድ ሀምሳ ሁለት ስልሳ
ዘጠና አንድ ሀምሳ ሁለት ስልሳ አዎ አንድ ደግሞ